የጤና ይስጥልኝ ኢንቨስትመንት ቃል ኪዳን ነኝ ምን ልርዳው?
ሰላም አደርሽ?
ሰላም ምን ልርዳው?
እስኪ የሆነ ትኬት ኬክ አድርግልኝ እና እሺ አንድ አስራ ሶስት አስራ ሶስት
አርባ ስድስት እሺ
ዜሮ ሁለት እሺ
ስልሳ ዘጠኝ
እሺ አንድ የተራዘመ ጨዋታ አለው ሀያ አራት ሰዓት ሲሞላ ይታረማል ሌሎቹ ታርመዋል
ሌሎች ታርመዋል።
አዎ
አንድ ጨዋታ ነው የቀረው።
አንድ ቀይ ያለው ይሄ አ- አንድ ቀይ አለ።
አዎ በቃ እና የመጨረሻው ጨዋታ ሀያ አራት ሰዓት ሲሞላ ይታረማል
ሀያ ሰዓት መጠበቅ አለብኝ።
አዎ ድጋሚ ከተጫወቱ ውጤቱ ይያዛል ካልሆነ ደግሞ አ፣ void ይደረጋል
ኦኬ፣ እሺ፣ እሺ መልካም ቀን እሺ